ሄሎ
ሄሎ ሄሎ ሰላም አለይኩም።
ወአለይኩም ሰላም።
ድሬዳዋ መኪና ፈልጌ ነበር። አገኛለሁ? ስንት ሰዓት እንወጣለን?
እ መቼ ዛሬ ዛሬ ዛሬ ያው አ፣ ዛሬ ሞልቷል ወንድሜ፣ ለነገ ነው ያለው።
ነገ ጠዋት እንጂ የለም።
አ ጠዋት ስንት ሰዓት ይወጣል?
ከስድስት አ፣ ከአስራ ሁለት ሰዓት ተኩል ጀምሮ አለ
አስራ ሁለት ሰዓት ተኩል ጀምሮ አለ።
አየ አየ። እሺ በቃ እንትን ብዬ ወይ መልሼ እደውላለሁ።
እሺ አየ አየ። thank